ሄሎ
ሄሎ
ጤና ይስጥልኝ። ድር ገበያ ምን ልታዘዝ?
ድር ገበያ መብራት ጠፍቶብነት ፕሮግራሙን ሳንከታተል ቀረ።
እሺ እ ምን ለማዘዝ ፈልገው ነው? እኔ ል- እኔ ልዘዝሎት?
በጥያቄው ነበረ በዓለማችን ትልቁ መስጊድ ታቦ ተጠይቆ ያንን መድረስ ቀርቼ ያንን እንደመጠየቅ ነበረ ጥያቄ ለመመለስ ነው የደወሉት?
መልሳንስ ነበረ ረንድ ለማወቅ ነው እንጂ የተመለሰውን ትክክለኛነት
እሺ እሺ እ ለማዘዝስ አልፈለጉም?